ሄሎ፣ አቤት። ጤና ይስጥልኝ። ምን ልርዳው? ሄሎ፣
አቤት።
ጤና ይስጥልኝ። እባክዎ ምን ልርዳው?
ማለት
ምን ልርዳዎት?
ሙዚቃ ይገየላለሁ።
ዘጠኝ ዘጠና አራት ደውለው ይጠይቁ።
እህ
ዘጠኝ ዘጠና አራት ደውለው ይጠይቁ።
እሺ እሺ እሺ
ጥሩ ካለ